ዘናዊ ልበልሽ በንባ እየታጠብኩ ዘናዊ ልበልሽ በንባ እየታጠብኩ ለመጨረስ ጀማልታደልኩኝ ለመጨረስ ጀማልታደልኩኝ ዘናዊ ልበልሽ በንባ እየታጠብኩ ዘናዊ ልበልሽ በንባ እየታጠብኩ ለመጨረስ ጀማልታደልኩኝ ለመጨረስ ጀማልታደልኩኝ ቅንነት አይባል ወይ መውደድ ወይ ጥላቻ አይሉ ጥላቻ አይሉ ጥርሽን አይገልጸው የዋሽን አይንሽ ቢንከራተት ቀልቤ ሲቅለበለብ ዘንድሮ ጌታዬን ሲያድለኝ ጌታዬን ሲያድለኝ ትዕግስቴን ጨረስኩት ቅጽበትሽ ከልክ አለፈብኝ አወይ የኔ ነገር አንቺን አንቺን ብዬ አንቺን አንቺን ብዬ ዋይ ዋይ እንዲያው ምን አተረፍ የጉያዬን ጥዬ የጉያዬን ጥዬ አውጣለሁ የኃይል ፍቅር ክፉ አደብ እያሳጣው አደብ እያሳጣው ዋይ ዋይ ዋይ አላልቅልህ ካለ አወይ የኔ ጣጣ አወይ የኔ ጣጣ ወይ ፍቅር ፍቅር ሞገደኛው ወይ ፍቅር ዛሬማ ገነፈኝ ወይ ፍቅር የትላንቱን ቆጥረው ወይ ፍቅር የነገ ላይ አልፈኝ ወይ ፍቅር አንቺማ በፍቅር ወይ ፍቅር መቼም አትዳኝ ወይ ፍቅር ልብሽ ብቻ ይራቀኝ ወይ ፍቅር እንዲያው ደህና ሁኝ ደህና ሁኝ ደህና ሁኝ ደህና ሁኝ ደህና ሁኝ በይ ደህና ሁኝ በይ ደህና ሁኝ በይ ደህና ሁኝ በይ ደህና ሁኝ ደህናዊ ልበልሽ በንባ እየታጠብኩ ደህናዊ ልበልሽ በንባ እየታጠብኩ ለመጨረስ ጀማልታደልኩኝ ለመጨረስ ጀማልታደልኩኝ ደህናዊ ልበልሽ በንባ እየታጠብኩ ደህናዊ ልበልሽ በንባ እየታጠብኩ ለመጨረስ ጀማልታደልኩኝ ለመጨረስ ጀማልታደልኩኝ ምኞት ህልም እንጀራ ሆነብኝ በከንቱ መዋጠን በከንቱ መዋጠን ሲያልቅ ይሄ ተረፈኝ ወይ ድካም ወድቆ አለመነሳት ወይ ወይ ወይ ወድቆ አለመነሳት በሄድሽበት ሁሉ መንገዱን ጨርቅ ያርግልሽ እንጂ ጨርቅ ያርግልሽ እንጂ ይበጀኛል ካልሽው ካሰብሽው ከመረጥሽው እንጂ ወይ ወይ ወይ ከመሰለሽ እንጂ አይሄሄ እንግዲህ ፍቅርማ አከተመ በቃኝ አከተመ በቃኝ አይሄሄ ከእሳት ወደ ረመን የተሻለ አይገኝ የተሻለ አይገኝ እሷማ አዘና ተገላ ጉድ አርጋኝ ሄዳለች ጉድ አርጋኝ ሄዳለች በወረት ሌላዋም ወደድኩሽ ስላት ትመጣለች ስላት ትመጣለች ወይ ፍቅር ፍቅር ለደስታ እንጂ ወይ ፍቅር ፍቅር ለቁም ነገር ሆነሽ ወይ ፍቅር ሂጅ ወደ አሰብሽበት ወይ ፍቅር እኔም ልምረጥ ሌላ ወይ ፍቅር ካንቺ ልሰናበት ደህና ሁኚ ደህና ሁኚ ደህና ሁኚ ደህና ሁኚ በይ ደህና ሁኚ በይ ደህና ሁኚ በይ ደህና ሁኚ